ጤና ይስጥልኝ ሁሉ ስፖርት ባኮ ምን ልርዳዎት?
እሺ ጤና ይስጥልኝ እንትን ነበረ ያሸነፍነውን ብር ልናወጣ ብለን እስካሁን አልተስተካከለም እና ምንድን ነው የምናደርገው?
ምንድን ነው ያልተስተካከለሎት? withdraw ፈልገው ነው?
አዎ withdraw ፈልጌ ሄሎካሽ ብቻ ነው የሚለው አማራጮቹ እስካሁን አልመጡም።
አዎ እሺ ሌላ አማራጭ እኛ እየፈለግን ስለሆነ ስልኮትን ይንገሩኝ።
okay ስልክ ዜሮ ዘጠኝ እሺ ይሄ ነው ወይስ ሌላ ነው የሚጠቀሙበት?
አዎ ይሄ ነው። ም- ምን አይነት አማራጭ ማለት ነው?
በሌላ አማራጭ እንዲያወጡና እኛ ከዚህ እንድናስገባሉት ልናረግ ስለሆነ በዚህ እንድ- ስልክ ቁጥር እደውልልዎታልና ስንት ብር አዎ።
እንደሚፈልጉ ይነግሩኛል።
okay እሺ ወደ ባንክ ማለት ነው።
አዎ ወደ ሌላ ባንክ አማራጭ እንዲ- አዎ፣ ወደ ባንክ ማለት ነው።
okay እሺ እሺ